hello hello ዮሴፍ፣ ወይ እሺ check እያደረኩት ነበረ በስራ ያሉትን አ መቶ ሀምሳ ዘጠኝ እኮ የለም። አሁን ስንት ይተኛል መሰለ?
አ
ሁለት መቶ ዘጠኝ customer ኦች በስራ አሉ። ምናልባት ቪዲዮ በደንብ አልቆጠርኩ።
ኧረ ሁለት መቶ እንትኑ እኮ ዘጠኝ አሉ ይተኛል። ሁለት መቶ ዘጠኝ በትክክል ሲ- system ኡ ነው ጽፎ ያ- ያስቀመጠውን ነው የነገርኩህ።
አይ ሁለት መቶ ዘጠኝ አሉ። ምናልባት refresh እያደረክ ሞክረው እንጂ በስራው ያው እንደነገርኩ ነው። ሁሉም በዘጠኝ ብሎ ነው የሚጀምረው። አይተው አዎ።
ከሆነ ዜሮ ዘጠኝ ብሎ የሚጀምር የለም። ሁሉም የለም በዘጠኝ እኮ ብሎ ነው እንደዛ ሁሉም እንደዛ የሚጀምረው። አዎ።
ነው። ሲጀመር ሲከፈትም እንደዛ ነው።
ለዛ ሲሆን ደግሞ ሁለት መቶ ውስጥ ያሉት እሺ፣ check አድርገው
okay ፎቶ አንስቼ ልላክልሽ።
ጥሩ። እኔም እዚህ ጋር save አድርጌ ልክላለሁ ቁጥራቸው ቁጥሮች
እሺ እሺ